ይስጥልን። ዋሽንግተን ላ- ሰላም ነው።
ሰላም።
እዚህ ከሚኒሊክ ነበር የምጠጣው።
እሺ፣
ሲቲ ስካን ኢንጂዮግራፍ ነው ምናምን የሚባል እሱ ለማሰራት ነበረ።
ምን አልከኝ?
ሲቲ ስካን ኢንጂዮግራፊ ነው የሚለው ያው ጽሑፉ ብዙም እንትን አይልም።
አንጆ
ሲቲ ስካን አንጂዮግራፊ አንዴ ቆይ፣ አባዬ ምን እንደሚለው ሲቲ ስካን ምን እንደሚለው አባ አንዴ፣ አባ ሲቲ ስካን ምን እንደሚለው CT angiography የሚባል ነው።
CT- አ CT angiography angiography አ CT angiography አ chest chest chest CT አ chest CT።
አ እሺ፣ መልሼ እደውላለሁ አንዴ።
እሺ